hello hello፣ ጤና ይስጥልኝ ሀሚድ ነኝ። ምን ልርዳህ? okay እሺ፣ cashier code ዱ አለ? እሺ፣ እሱን ንገረኝና check ላድርግልህ። ስንት? እሺ፣ ስምንት D ስምንት ስንት? አይሰማም፣ ይቅርታ። እሺ፣ ዲ ሰባት እሺ፣ ሲ አራት አራት ዲ እሺ፣ ሰባት ስድስት እሺ፣ ዲ
ዲ
አ ቢ
ቢ ነው።
አ ቢ እሺ፣
አንድ ኤፍ ሲ አንድ ኤፍ ኢ አንድ ኤፍ ሲ እሺ፣
ኤ እሺ። ትኬቱ ትክክል አይደለም።
አ እንደና እና እንደገና እንሞክር። ይቅርታ
ከስር ኮዱን ማየት አትችልም? ከስር ባርኮዱ ስር ነው ያለው እኮ አይተነዋል እኮ እኮ ከስር ሰላሳ ኮዱ ወድ ነው እና የለውም ተመላሽ የለውም ምናምን ብሎ ነበር።
okay።
በደንብ check አድርግልኝ። D ስምንት ሰባት
እሺ። ወይ በቴሌግራም ምን ታደርጋለህ መሰለህ? በቴሌግራም ላክልህ።
በቴሌግራም ቴሌግራም ቁጥሩን ልንገርህ ወይ የቤስት ቤቱን ካላወቀው
ስንት ነው ቁጥሩ?
ዜሮ ዘጠኝ ዜሮ ሶስት
ጣቴ ሊሚቴሙ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አርባ አራት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት